ጤና ይስጥልኝ ቤት ራዴሽን ሄሎ
ያው ሰላም ጤና ይስጥልኝ።
አብረት ስጠልን እንትን ነው ውስድሮ አልግቼው እንትን ብሮ አልገባለኝ እዛ አካውንት ላይ ነበር ይላል እሺ ከዚኛ ወስድ
አሁን የደወልክበት ስልክ ነው? እሺ አንድ ሺህ ብር ነው አይደለ? process ላይ ይገባል አልሽኝ? ይገባል process ላይ ነው። እሺ
ንግድ ባንክ ላይ ነው አዎ process ላይ ነው ይገባል። እሺ እሺ
መልካም እሺ።